አቤት
hello ጤና ስጥልን።
አብሮ ይስጥል።
ከወደ አቫይ ከ manufacturing ነበር የምደውልሎት።
አቤት
ሚሊኒየም አዳራሽ job offer ላይ ስልኮትን ወስደን ነበር።
አዎ ደረጃ dot com አዎ አዎ።
አዎ እሺ፣ እና ነገ የጽሁፍ ፈተናና የተግባር ፈተና ስላሉት እሺ።
እ፣ እንዲመጡ ነበረ። ለቡ የት ነው መብራት ቦታው?
ኃይል አርሴማ ፊት ለፊት።
እህ እህ።
ለቡ መብራት ኃይል አርሴማ ፊት ለፊት
አዎ፣ እሺ።
ሶስት ሰዓት ላይ okay፣ እሺ።
እሺ፣ ይመጣሉ አይደል?
አዎ፣ እሺ፣ መልካም ቀን።
እሺ። እሺ፣ ለሁላችን እሺ።